I don't think so. Hello? Hello? ጤና ይስጥልኝ። ወደ ፍሊንስቶን ውስጥ ደውለውልን ነበር። እባክዎትን ይርዱ። ሄሎ አይሰማም። ወደ ፍሊንስቶን ውስጥ ደውለውልን ነበር። እባክዎትን ይርዱ።
ሄሎ
ይሰማል፣ ይሰማል። ወደ ፍሊንስቶን ውስጥ ደውለው ነበር።